ጤና ይስጥልኝ ጉዳይ መዓዛ እባላለሁ። በእርስዎ ምን ልርዳዎ?
ስራ ብዙ text አይገባልኝም እማ
text እየተላከልዎት አይደለም?
አዎ
መልካም እሺ በአካል መጥተው ተመዝግበዋል እንዴ?
አዎ ተመዝግቤያለሁ በዚህ ቁጥር በዚህ ቁጥር ነበር የተመዘገቡት?
አዎ
መልካም እሺ ችግር ካለው check አደርግልዎታለሁ። በተጨማሪ ደግሞ ቴሌግራም link ኣችንን ቴሌግራም channel ኣችንን join አድርገዋል?
አይ አላልኩም
በዚህ ስልክ ከሆነ የተመዘገቡት ቴሌግራም link ኣችንን ይልክልዎትና እዛም ላይ ስራዎችን post ስለምናደርግ ይከታተላሉ ማለት ነው።
እሺ እሺ እሺ እናመሰግናለን። መልካም ቀን